Hello, ጤና ይስጥልኝ።
አሎ ሄሎ
ሄሎ፣ ሄሎ፣ ሰላም አይሰማም?
ይሰማል አባ፣ ሰላም ነው?
ሰላም
አለን። order ለማድረግ ፈልጌ Play Store ላይ እምቢ አለኝ።
application ኑ ከ Play Store ለማውረድ ነው እምቢ ያሉት?
አይ አውርጄው ከ Play Store ላይ order ለማድረግ እምቢ አለኝ።
ምንድን ነው የሚሉት?
እ error ይላል።
account ከፍተዋል? ውስጥ ካስገባሁት በኋላ ነው?
ስልኬን አስገባውለት፣ ስሜን ጠየቀኝ፣ ከዛ password ሰጠሁትኝ፣ ከዛ መጣል።
ከዛ application ኑ ላይ ከዛ እንትን product ሲመርጡ ነው እሺ እምቢ የሚሉት ወይስ ክፍያ ላይ ሲደርሱ ነው?
ክፍያ ላይ ከደረስኩ በኋላ እምቢ ይላል።
ቴሌ- በቴሌብር account አሉት?
አበት በቴሌብር ነው ያልኩት እኮ ቴሌብር ላይ ከአንተም ብየው እምቢ አለኝ።
ቴሌብር account ይጠቀማሉ አይደል?
አ እሺ፣ networkስ የሚጠቀሙበት ኔትወርክ የሳፋሪኮም አይደለም?
አ የሳፋሪኮም ማለት ነው።
የቴሌ ነው?
አ እሺ፣ screenshot ይልኩልኛል። ስልክ ልንገሩት
ስልክ አ፣ ስልክ ቁጥር ልንገሩትና በቴሌብር በቴሌግራም አ፣ ምን እንደሚሉት screenshot አድርገው ይላኩልኝና እናስተካክለዋለን።
እሺ ዜሮ ዘጠኝ አርባ አራት
አርባ አራት ዜሮ ስድስት ዜሮ አራት
ዜሮ ዘጠኝ አርባ አራት አስራ አንድ
ዜሮ ዘጠኝ አርባ አራት አስራ አንድ አሉ አይደል?
አ ዜሮ ስድስት ዜሮ አራት